hello
አቤት አቤት።
ሰላም ጤና ይስጥልን።
ጤና ይስጥልን። የቅድሙ ልጅ ነኝ። አስገብቻለሁ ብሩን።
በረከት ነህ?
አዎ እሺ ለእንትና ጻፍላታ ለሜሪ ጻፍላት ቴሌግራም ላይ አድርጌለሁ፣ ግን አልተመለሰችም።
አላየችውም።
አዎ
እሺ እኔ እንድታየው እነግራታለሁ፣ ግን አንተም እዛ ላይ እንትን በላት። እሺ?
እስኪ እስኪ አድርግልኝ። ደንበኞቼ ቆመዋል።
እሺ እሺ በረከት ሽሽቾን አይደለ አዎ ሽቻ ነኝ። ሁሉን ነገር ቴሌግራም ላይ አድርጋለሁ።
ልክሃል አይደለ ሁሉን ነገር አዎ አንስቼም ልኬያለሁ።
እሺ እሺ እሺ